ስምንት ስድስት ሄሎ ሰላም ጤና ይስጥልን።
አይደለም። ሄሎ
ሄሎ ሰላም ጤና ይስጥልን።
እንዴት ዋላችሁ?
እግዚአብሔር ይመስገን።
እኔን አየለ ታደሰ ብሎ ገ- ከፍለን ነበረ።
በዚህ ስልክ ቁጥር ነው?
አ- የእንትኑ የተከፈለው በዚህ ስልክ ባለ ቴሌ ብር ነው፣ ግን እንትኑ የአየለ ታደሰ ስልክ ሌላ ነው አዎ፣ እና አብ- ስልኩ እምቢ አለ።
እሺ ቁጥሩን ይንገሩ።
ዜሮ ዘጠኝ ሀያ እሺ
ሀምሳ ሶስት ሀምሳ ሶስት ሰማንያ ሰባት አርባ አራት
ምንድን ነበር ያዘዙት? አየለች በሚለው አየለ ሽንኩርት ነው B ላይ okay፣ አዎ ኦኔ- ኦኔምቢ እና አሁን አንድ ሰው join ብቻ ነው አያደረገ አዎ አየለች ብቻ ናት። እና እሱ ተ- ወደዚህ ተመልሶልን ሌላ group መመስረት እንችላለን ባክሽን።
ይሄ fail ሲያደርግ ብሩ ይመለሳል።
ስለዚህ እንዴት እናድርግ አሁን?
ይሄ ይሄ ሰው አይጨምሩበትና 24 ሰዓት ሲሞላው fail ያደርጋል።
አይጨመርበት ሰው ሄድ ዝም ነው።
ብሩ እሷ ብሩ 24 ሰዓት ሲሞላው fail ስለሚያደርግ ይመለሳል።
ራሱ ይገባል ወደ account።
አዎ ይመልስሎታል። አዎ በ fail ያደርጋል።
አዎ፣ ስለዚህ አየለች ወደ ሌላ group ነው ይስ- ይዘዙ ማለት ነው።
አዎ ችግር የለውም። አሁን ሌላ group ይዘዙ። አዎ፣ ይሄኛው ተመላሽ ይደረግሎታል።
እሺ፣ እሺ፣ አመሰግናለሁ። ቃሪያ ደግሞ አዘን ነበረ
በዚህ ቁጥር ነው
አይደለም ዜሮ ሰባት ዜሮ ሶስት
እሺ ቁጥር ይንገሩ።
ዜሮ ሰባት ዜሮ ሶስት እሺ ሰላሳ ሶስት ሰባ አራት ሰላሳ ሶስት ሰባ አራት ሀያ አንድ እ መቼ ነው የሚመጣው? ቆየ እኮ ሌላው ደውሎ ዞር ብለው አሳውቀው መጥተዋል።
ነበር።
ይመጣል ነው ያሉን። ያ drop ሲያደርጉ ሌላው okay ይመጣል driver ኦች አሉ።
ነበረ እንደዛ ያሉት። አዎ አዎ ለነገ ላስገባለሁ። የት ነበረ? location ኑ።
ሀያ ሁለት ሆሊዴይ ሆቴል አጠገብ ቴሌ።
በቃ ነገ ይመጣልዎታል። ይሄንን እሺ ቴሌ እናመሰግናለን።